hello Hello.
hello ሰላም አለይኩም hello
Hello.
ሰላም ሰላም አለ
hello hello፣ ሰላም ነው?
ሰላም እንዴት ነህ? አይሰማም እ፣ ይሰማል። እ፣ ሌላ ስልክ ይዤ ነው። ሀኒቾ እንዴት ነሽ?
ሰላም ነው አማን ነው። ይኸውልሽ እ ለአርብ ማለት ነው።
እሺ አርብ እ፣ አዎ ያኛው ገና ዛሬ የአሁኑ አርብ እንጂ
እሺ ከምግብ ሀም- ማለት ነው።
አዎ ነገ ሐሙስ ነው። ለአርብ አይቻልም። አሁን ነገ አትደውልም አሁን ለነገ ለማን ነው ለአርብ አ- ነገ ሐሙስ ደውላ ዛሬ ሩብ ነው ዛሬ ሮብ ነው።
አ?
አይ ነገ ሞላ ደው- ምናምን እንዳትዪ ነው።
አ አ፣ ነገ ነገ የ- ነገ በዚህ ሰዓት ምናምን ጠዋት አካባቢ ደውልኝ። ለምን መሰለህ አይዙም አሁን ትኬት የሚቆርጡት በቀን በቀን አዎ።
ሂሳብ ስለሚያስረክቡ የሶስት ቀን ይሆንባቸዋል። አ።
እሺ፣ ስለዚህ በዚህ ሰዓት ደውል በይኝ። እሺ፣ እ፣ ሐሙስ ነ- ነ- ነገ በፈለግከው ሰዓት ደውል አ ይይዝልሃል።
ማለት እሺ፣ ማለት እ፣ ከሹፌሩ ኋላ ምናምን እንዲሆን ሰው ነው።
ከኋላው አንደኛ ሁለ- ሁለት ቁጥርና ሶስት ቁጥር አ፣ ከሹፌሩ ኋላ ማለት ሁለት ቁጥርና ሶስት ቁጥር ነው አይደል?
አ፣ አዎ፣ እዛ ጋር እንዲሆንልኝ ማለት ነው።
እሺ ሁለት ነን እኔና ጓደኛዬ ነን።
እሺ ስለዚህ ነገ በስንት ሰዓት ልደውልሽ?
ነገ ጠዋት ደውልኝ ሁለት ሰዓት በቃ ጠዋት ሁለት ሰዓት ላይ ደውልሽና አ፣ ከዛ ሳልመጣ በኢብር ከፍልና ማለት ነው እሺ አርብ ለመሳፈር ብቻ ሲሆን እመጣለሁ ማለት ነው።
አ፣ እሺ እዚህ መታሽ ነው የሚወጣው መኪናው።
እኮ ለመሳፈር እዛ እመጣለሁ፣ ግን ለመክፈል እንዳልመጣ ብዬ ነው። እሺ በኢብር ኧረ ከፍላለሁ።
ችግር የለም በኢብር ትከፍላለህ። እዛ ሆነ
አዎ ስንት ነው ሁለት ሰው?
አንድ ሺህ ብር በቃ አሪፍ። ስለዚህ ነገ ጠዋት ሁለት ሰዓት ላይ ደውልሽ።
አ፣ አንቺ ከአሁኑ እናስስ ቦታው እ፣ ኧረ ችግር የለም። ሁለት ሰዓት ላይ ከደወልክልኝ እይዝልሃለሁ። ሁለት ሰዓት ላይ አስታውሰኝ።
አይ በቃ ሸምቱ እሺ ቻው ታው ሰላም ዋል።